Hello Hello ካላስቸገርኩት ነርሷን ያገናኙኛል?
ከዋሽንግተን ነው አዎ ከዋሽንግተን የደወልኩሎት። አሁን ነርሷን ያገናኙ።
አገናኝቼሽ እኮ ነበር። እሺ አሁን አገናኝሻለሁ። ጠብቅ ነው ያለች
ሄሎ ሄሎ አቤት።
እሺ ጠይቀሽ ነበር thyroid functional test የትኛው ነው? T three ነው? T four ነው? TSH ነው?
ሁሉም የትኛው ነው?
ሁሉም ሶስቱ
አሁን የጠቀስኩልሽ በሙሉ ነው።
አዎ
እሺ በቃ ስጫቸውና ሙሉ ሂሳብ ልንገራቸው።
ስለዚህ chest CT፣ abdomino pelvic CT ሁለቱም without contrast እና thyroid function test ኡ የሚፈለግ ነው። እሺ በቃ thyroid function T three T four and TSH ን አ- የፈለግሽው አጠቃላይ ሂሳቡን ልንገራቸውና እሺ፣ ተስማሙ፣ እሺ።
አምቡላንስ እንልካለን።
እሺ እሺ
ሄሎ ሄሎ አቤት እ፣ እርስዎ ካሉኝ ውጭ ሌላ አንድ ምርመራ አለ። እሱ የነገረችኝ የ thyroid functional test የሚባል ማለት ነው። hello እየሰሙኝ ነው?
አ፣ እ፣ የታዘዘሎት ደግሞ chest chest ብቻውን ሳይሆን chest የታዘዘሎት chest abdominal pelvic የሚባል ነው የታዘዘሎት የሆዱ ማለት ነው።
አ።
እሱም አለ አጠቃላይ አስር ሺህ አንድ መቶ ሀያ ብር።
ኧረ እንደዚህ አሁንም እሺ እሺ እኛ ጋር ያለው ሂሳብ ይሄ ነው።